ሄሎ
ሄሎ ወይ ወይ ማነሽ? አላውቅሽ።
ቅድስት ቅድስት የሆነ order ይዤንም እና ሁለቴ ቆርጦብኝ ነው።
ማን ነው ስምህ?
ኧረ መድኃኒዓለም he- hello ቆይ አንዴ ቆይ አንዴ ጠብቀኝ። እሺ።
እሺ፣ ከማይካ እንደነበረ
ሁለቴ ቆርጦብኛል። double ቆርጦብህ ነው?
አዎ አዎ ረመዳን ማን? አብደላ?
አዎ እሺ እሺ፣ ረመዳን በቃ አስተላልፍልሃለሁ፣ ይመለስልሃል። እሺ አይተሽዋላ እ እ አይተሽዋላ
Order ረመዳን አብደላ
አዎ
ስማኝማ ረመዳን ወይ ሴት እንዳለች እ ይህን ያልከኝ ስልሳ ሰባት ስልሳ ሰባቱን ነው ወይ?
አዎ ዝናብ ነው በዛ ላይ በያዝ አዎ አዎ
ስልሳ ሰባት ስልሳ ሰባት Check እያደረገች ነው። ዝናብ ነው እያለ ነው ግን ያው ለ team leader አሳውቅ።
እሺ እና ይሄንን አረ ቅድስቴ ምንም የለኝም እኔ Deposit አሁን እያ- ማርያምን እያየሁት ነው ረመዳን እሺ እና እሺ።
ደግሞ አንድ ነጥብ ዜሮ ነው፣ አይስተካከልም።
አይ እና ለምን ትነግሪ እሺ እኔ እኮ ባይናገር የዝናቡን ነው- ይሻለው።
የዝናቡን እኮ አላልኩሽም እኮ የዝ- earning ኡን ማለክ ነው ግን የዝናቡ የዘነበ ስለሆነ ነው ያልኩሽ እንጂ
እኔ earning ኡማ ልክ ነው የዝናቡን ከጨመርሽልኝ ነበር አለሽ። በልሽ ለማንኛውም ቆይ ይሄኛውን ቆይ እንዳዘጋው እሺ፣ check ያደረኩልን ነው ቆይ ልንገር እሺ እሺ። አ- ሁለት ሺህ አንድ መቶ ሰላሳ ስድስት ብር ነበረኝ እና ደማ ቆይ አንዴ እሺ መቶ ጠብቀኝ። ምን ነው ምን ነው? ኧረ ወይኔ ረመዳን ወይ ሄሎ አን- እ ያስ አይ፣ እ እ ባል ቆርጦ ባል አራት መቶ አስራ ሶስቱ አዎ ቅድስት አዎ አዎ ሄሎ ሄሎ ሄሎ ቅድስት